ጤና ይስጥልኝ አሽቴ ደንኝ መኮ ምድርዳው
አሁን ክብር ላይ ዘጠኝ መቶ ሰባ አምስት ከትቼ
እሺ
አሁንም በቃ ምንም ዲፖዚት አልተደረገም እነሱ ላይ ምንድን ነው ችግሩ ለማለት ነው።
አሁን አመልክተው ነበር ደንበኛችን መጀመሪያ አልገባ ብሎኝ ነበረ። ከገባ በኋላ ደግሞ የት እንደዋጠው እ፣ ቆርጦቦታል
ቆርጦታል።
ከቴሌ ብሩ ላይ
አዎ ከሲቢ ላይ ነው ቆረጠው።
ከሲቢ ብር ላይ ቆርጧል።
አዎ እሺ ደንበኛችን መስመር ላይ ጠብቁኝ አንድ ጊዜ ሌሎት በዚህ ስልክ ቁጥር ነበር ያስመዘገቡት።
አዎ
እሺ እያየሁለት ነው። መስመር ላይ ጠብቁኝ። ስሙን እጠብቃለሁ።
ማን ልበል?
ጸጋው ተስፋዬ
እሺ እ፣ የአሁኑ ስንት ብር ነው ደንበኛችን?
ዘጠኝ መቶ ዘጠና ዘጠኝ ምናምን ነው የቆረጠው።
ዘጠኝ መቶ ዘጠና ዘጠኝ ምናልባት ትንሽ የኔትወርክ ችግር ሊሆን ስለሚችል ትንሽ ይታገሱት፣ ግን እኛ ጋር ምንመዘግብሎታለን።
እሺ እሺ እሺ
እሺ ወደ ምን ወደ quick betting ነው